የሚያዘልቀኝ ፍቅር ከአንቺ ያዘኝ አንቺ መልካም ወጣት አትለፊኝ ሰላም እልሻለሁ ተዋወቂኝ ለሚያዘልቀኝ ፍቅር ከአንቺ ያዘኝ ፍቅርሽ ከደስታ ጋር ልቤን መስጦታል። ጸባይሽ መልካም እጅግ ያስደስታል። አንቺ የኔ ቄጤማ ውበት ድንቅሻል። አንቺ የኔ ቄጤማ ውበት ድንቅሻል። አንቺ መልካም ወጣት አትለፊኝ፣ ሰላም እልሻለሁ ተዋወቂኝ። ለሚያዘልቀኝ ፍቅር ካንቺ ያዘኝ። ዋ ምሳሌ ይሆናል እቱ ያንቺ ፍቅር የውበት ምንጭ ነሽ ለኔ ልዩ ፍጡር እንደ ተዋደድን ኔኑር በፍቅር እንደ ተዋደድን ኔኑር በፍቅር ተጋጀብ ኮ ተጋ ሽብርብ ሰብ ሰብ አንቺ መልካም ወጣት አትለፊኝ፣ ሰላም እልሻለሁ ተዋወቂኝ። ለሚያዘልቀኝ ፍቅር ካንቺ ያዘኝ። ዋ አንቺ ፍቅር አምሳል የፍቅር እመቤት በመልካም ጸባይሽ ሰጠሁሽ አድናቆት። ንገሪኝ ባክሽ ጌት ይገዛሉበት፣ ንገሪኝ ባክሽ ጌት ይገዛሉበት። አንቺ መልካም ወጣት አትለፊኝ፣ ሰላም እልሻለሁ ተዋወቂኝ። ለሚያዘልቀኝ ፍቅር ካንቺ ያዘኝ። ዋ የኔ ባውራ መሳይ ቀጭኑ ሽትሺ የልቤ ተስማሚ ሀሳብ ያንቺ ነሽ። ሰላም ላንቺ ይሁን ስለ ቁንጅናሽ፣ ሰላም ላንቺ ይሁን ስለ ውበትሽ። እኮ ጠጋ ሳብ ሳብ ሸብረብ እኮ ሰብ ሰብ እኮ ጠጋ ሰብረብ ቸብ ቸብ እኮ